નથી હેલો આવે છે mä sanon Andoviin verta kartofiinissa.
እሺ ማለት ነው።
ከሴት ነኝ ሰላም እሺ ዮሴፍ ዮኒስ ምን መሰለህ?
ያለ ጥያቄ እ።
አሁን ለምሳሌ ስንት ሾፕ እ።
ነው ያለ?
እ ስንት ሾፕ ነው ያለ?
እኔ አሁን አንድ ነው ያለኝ አንድ ነው ያለ ካለ ዮሴፍ ካ- አዎ።
አሸር ስንት ላይ ነው የቆረጥከው?
ካሸር ይኸውልሽ ካሸር አንድ ላይ ተቆርጦ ማለት ነው እሺ አራት ካሸር አለ እዚህ ቤት ውስጥ ማለት ነው እሺ cashier አንድ ላይ ተቆርጦ cashier ያ- አሁን ነው አሁን ከሰላ- ከአስር ደ- ከሰላሳ ደቂቃ ጀምሮ ነው ያመጣው ይህንን ነገር እሺ cashier አንድ ላይ ቆርጦ ቆርጠሽ cashier ሶስት ላይ ስከፊው የትኛውም cashier ላይ ነው ይከፈል አይደለም እ እንደዛ ነው የሚከ- እኛ የምንከፍለው እስካሁን ድረስ ስንሰራ የነበረው ማለት ነው እሺ cash- cashier ሶስት ላይ ሄጄ ሄዶ ሲከ- ሲከፈል አይከፍለውም። cashier ግዴታ አንድ cashier አንድ ላይ መሄድ አለበት። cashier ሁለት ላይ የተቆረጠ cashier አራት ላይ አይከፍልም። እንደዛ ነው የሆነው።
አዎ ራሱ ይሄም- cashier ጋር ነው መ- መክፈል የምትችለው ይልሃል አይደለ?
አዎ እሺ ተስፍሽ hello ወይ ዮሴፍ እስቲ አንዴ እንትኑ ላክልኝ ትኬቱን እሺ ሚታ አንድ ትኬት ስጭኝ እስኪ ያልከፈለ እ? ሳሚ አንተ ጋር ያልተከፈለ አለ ያልተከፈለ ትኬት እ? እሺ ቆይ ይኸኛው የትራምፕ ነው አለ ይኸኛው እሺ redeem አድርጊው ይኸኛውን እስኪ አንዴ ትኬቱን check አድርጊ ልንገርሽ ችግር የለውም
ነው ሳሚ እሱ ጋር ያለውን ትኬት ስጠኝ እስኪ እሱ ፕሬሸር ስንት ላይ ነው ነው ሞክረው እስኪ ባድ- ባይሽ አንተ ልልክልሽ ነው ቴሌግራም ላይ እሺ እሺ